ማን የገዛው እናንተ ናችሁ?
hello
hello hello ጤና ይስጥልኝ። ጉዳይኦን የደወሉት ቢኒያም እባላለሁ። ምን ልርዳዎት?
verify አልሆነም ብሎኝ ነው አዲስ account ከፍቼ verify ለማድረግ።
እሺ እ፣ መረጃውን አሟልቼ እንድሞላ ስሞትን ይነግሩኛል?
ምንተስኖት? መርሹ ምንተስኖት?
መርሹ።
እሺ እሺ፣ ምንተስኖት የሚጠቀሙት ስልክ ይሄንን ነው?
አ
ሰላሳ ሁለት ሰባ ሁለት ዜሮ አንድ እድሜዎት አ ስንት ነው?
አርባ- አርባ ስድስት ቤት ሀያ
ሀያ እሺ፣ የመኖሪያ አድራሻዎት?
ክፍለ ከተማ ነው።
አይ፣ ሰፈሩን አካባቢው።
ቡልቡላ ቦሌ ቡልቡላ።
እሺ እሺ፣ በምን ሙያ ነበር የሞከሩ የነበረው?
አይ የስራ ዝርዝሮችን ለማየት ነው የፈለግኩት። አይለቀቅም የስራ ዝርዝሮች?
እኛ ጋር የስራ ዝርዝር የለም። ባለሙያዎችን ቀጣሪዎች ፈልገው በሚደውሉ ጊዜ እናገናኛለን። እርስዎ መስራት አ።
የሚችሏቸው ሙያዎች ይነግሩኛል። ቢያንስ አንዱን ከነገሩኝ ችግር የለም።
አ ይሄ ቀለም ቀለም መቀባት ምናምን እንደዚህ ረዳትነት ጅብሰም።
ምናምን አ- ቀለም ቀለም ጅብሰም ምናምን ረዳት ረዳት። እሺ ምንተስኖት መረጃዎትን ሞልቼልዎታለሁኝ። እ፣ የእኛ ቢሮ የሚገኘው ጎተራ ፔፕሲ ፋብሪካው አካባቢ ነው። አንድ አ።
ቀን እንጠራዎትና ስለ ስራው ገለጻ አድርገን ሙሉ system ላይ እንመዘግቦታለን። እስከዛው ግን ቴሌግራም ቻናል አለን እና ቻናሉ ላይ አ።
የተለያዩ ስራዎች post ይደረጋሉ። እዛ ላይ እሺ።
መስራት የሚችሏቸው ስራዎች ካሉ ደውለውልን ወደ ስራ እንልኮታለን እስክንጠራዎት ድረስ ማለት ነው። እና link ኡን በ message እልክልዎታለሁ እኛ ሆነ ነኝ የቴሌግራማችንን። እሺ እሺ።
ምንተስኖት እ፣ መረጃውን ከየት ነበር ያገኙት ስለ ጉዳይ?
ጉዳዩን ከሬዲዮ ላይ ነው የሰማሁት።
ከሬዲዮ። እሺ
እሺ መልካም ቀን ምንተስኖት thank you።